ሄሎ
ሄሎ
ሄሎ ሄሎ ሰላም ነው?
አዎ ሰላም ነው። ጤና ይስጥልኝ sister አልገባልኝም።
ምን ነበረ ወንድሜ?
እንትን ጨዋታ ላይ deposit አድርግቼ አልገባልኝም።
ስንት ብር ነው ወንድሜ?
አንድ ጊዜ ሁለት መቶ ብር ነበረ። አን- ሁለት ጊዜ አንድ አንድ መቶ ብር አጠቃላይ አራት መቶ ብር ነበረ።
አራት መቶ ብር deposit አደረገ የተላከልን message አለ?
አዎ አንድ ጊዜ ሁለት መቶ ብር አንድ ጊዜ ሁለት ጊዜ አንድ አንድ መቶ ብር ነው። በ- በ- በቴሌግራም ላይ ልክ ያለው
በቃ ችግር የለውም check እናደርግላለን አልገባልኝም።
እኮ check እናደርግላለን አሁን።
check አድርግልኝና አስገባልኝ ማለት ነው።
እሺ እሺ እም። ቁ- ቁጥር ልላክልሽ?
እዛ ቴሌግራም ላይ ያላከው
አዎ ልክ ያለው በዜሮ ሶስት ላይ ከላከው ችግር የለውም ወንድሜ።
እም፣ ዜሮ ሶስት ላይ ልክ ያለው ቴሌግራም በቃ ከላከው ችግር የለውም። እሺ
አይ ይልኛ ትንሽ